ጤና ይስጥልኝ ቤት ቤት
ጤና ይስጥልኝ withdraw ላይ ብሎኬ አልወረደልኝም።
እሺ ስንት ብር ነው?
አይ ብር ቤት ቤት ስልክ ቁጥር የደወልክበት ነው?
አዎ
ዛሬ ነው?
አሁን አሁን እሺ ጠብቀኝ።
እሺ
ትንሽ ጠብቀኝ እሺ ይቅርታ።
እሺ
ቴሌብር ቁጥር የደወልክበት ነው አይደለ?
አዎ
እሺ አሁን ገብቶላል። ስለደወልክን አመሰግናለን። መልካም ቀን።
እሺ